ሄሎ ሄሎ፣
አቤት።
ሰላም ጤና ይስጥልን።
እግዚአብሔር አቶ ኃይሌ ብዙ አለም አ ከ WePlus Solution የ transportation ድርጅት ነው የምደውለው።
ከማን እ፣ WePlus Solution
እሺ፣ እ፣ ድርጅታችን የ transportation አገልግሎት ሰጪ ተቋም ነው እ፣ እናም ለአሽከርካሪዎች ደግሞ ለየት ያለ ነገር ይዘን መጥተናል።
እም፣ እ፣ እሱ ምንድን ነው ከእያንዳንዱ trip ላይ አስር percent የምንቆርጥ ሲሆን ከምንቆርጠውም አስር percent ላይ ደግሞ አራቱን percent መልሰን ለአሽከርካሪዎቻችን የምንቆጥብ ይሆናል ማለት ነው። እ፣ ይህንንም ደግሞ ያደረግንበት ዋነኛ ምክንያታችን አሁን ላይ እ፣ አሽከርካሪዎች እ፣ የሚገባቸውን ጥቅም እያገኙ ነው ብለን አናስብም። ለምሳሌ ያህል ጡረታ ሊሆን ይችላል፣ ሕክምና እንዲሁም ሌሎችም ጥቅማ ጥቅሞች ስለሌሏቸው እኛ ደግሞ እንደ ድርጅት እነዚህን ክፍተቶች ታሳቢ በማድረግ አሽከርካሪዎች በጋራ የሚቆጥቡበትን ስርዓት ይዘን መጥተናል ማለት ነው።
እም፣ እንዴት አዩት ይህን ሀሳብ?
አሪፍ ነው። ጥሩ ነው።
እሺ መልካም። እ፣ እርሶም እንግዲህ ከኛ ጋር መስራት ከፈለጉ WePlus Solution Provider የሚል application አለን። Play Store ላይም App Store ላይ ይገኛል።
እ፣ እ፣ እሱን download በማድረግ መመዝገብ ይችላሉ። እ፣ በተጨማሪም ደግሞ በቴሌግራምም እ፣ ቁጥር ብልክሎትና የሚያስፈልጉትን ነገሮች ብልክሎት እዛም ላይ መመዝገብ የሚችሉ ይሆናል ማለት ነው።
እሺ፣ ደስ ይለኛል። ደግሞ ቴሌግራም ላይ አ አ እሺ በምልከው ስልክ ቁጥር ደግሞ ማንኛውም ሀሳብም አስተያየትም ጥያቄም ካሉት በማንኛውም ሰዓት ደውለው ማናገር ይችላሉ። እኛ እሺ፣ እሺ በጣም ነው የምናመሰግነው። መልካም ቀን።
እሺ፣ እሺ እሺ።